ሄሎ
አሎ ስለዛፍለክ ነበር በአንድ ኮድ እኮ እንደሆነ ካሽር ኮድ ልንገርሽ እሺ ንገረኝ፣ ቼክ ላድርግልኝ።
አስራ ሁለት ሰማንያ አስራ ሁለት ሰማንያ ሀምሳ ዘጠኝ ሰላሳ ሁለት ሀምሳ ዘጠኝ ሰላሳ ሁለት
ሀምሳ ዘጠኝ እሺ ሀምሳ ዘጠኝ ሰላሳ ሁለት ነው። አዎ ቮይድ ሆኗል። ቮይድ ሆኖ ታደርጎልሃል።
እና ሁለት ሺህ ብር የሚለው ነው አዎ ያው ሁለት void ሺህ ብር ሲሆን ማውጣት odd ኡ ይቻላል አንድ ማለት ነው።
ስለሚሆን አዎ ይቀንሳል ብሩ።
እሺ።
ለዛ ነው። እሺ እናመሰግናለን። መልካም ቀን።